ወይረ ነው ወይ ጻድቁ?
አቤት አቤት አቤት። የት ነው የከፈተው አሁን ጌሙ?
አሁን እዛ አይደለሁም። ስልኩን ላቀብልልህ።
ስልክ ንገረኝ እስቲ እና ልደውልለት። እኔ እሺ እሺ ንገረኝ። አዎ እዚሁ ንገረኝ።
ዜሮ ዘጠኝ እሺ
ዜሮ ዘጠኝ ሰማንያ ዘጠኝ ሰማንያ ዘጠኝ አይ ዜሮ ዘጠኝ ዜሮ ዘጠኝ ነው። እሺ
ዜሮ ዘጠኝ ዜሮ ዘጠኝ
ሰማንያ ዘጠኝ ሰማንያ ዘጠኝ ሀምሳ ሁለት ሀምሳ አንድ ሀምሳ ሁለት ሀምሳ አንድ ሀምሳ አንድ እሺ እደውልለታለሁ በቃ